ሞዴ አዎ አዎ hello አቤት ሰላም ጤና ይስጥልኝ እንዴት ዋልክ እግዚአብሔር ይመስገን አለን እግዚአብሔር ይመስገን ከ STEM for Kids ነበር ምደውልልህ አቤት STEM for Kids የልጆች የክረምት ስልጠና አስታወስከው እ እ አስታወስከው
ምን ትምህርት ቤት የልጆች የክረምት ስልጠና የኮምፒውተር programming ስልጠና የሚሰጥ STEM for Kids
እሺ
እም፣ የተባበሩትን branch መጥቼ visit አድርጋለሁ ብለህ ነግረህን ነበረ። follow up ላድርግ ብዬ ነው እ እ
መጥቼ center ኣችሁን visit አድርጋለሁ ብለህን ነበረ።
አይ ተሳስተሻል እ፣ ስልክ ቁጥር ተሳሳተልኝ ነው? አይ አልተሳሳትኩኝም።
እ እ አል
አይ እኔ አልመጣሁኝም ምናልባት ሌላ ሰው ደውሎ ነው አይ ከሆነ መታሀል ሳይሆን መጥቼ visit center ኣችሁን visit አድርጋለሁኝ እና ያለውን መረጃ more መስማት ፈልጋለሁ ብለህን ነበረ። እኔ ነበርኩ okay።
contact ያደረግኩ።
ነው እንደ አንቺ ነሽ አዎ።
የምትመጪው እሺ እሺ እሺ
እሺ፣ የት አካባቢ ነህ አንተ?
እኔ ቦንጋ ነው ያለሁት የት?
ቦንጋ
ይቅርታ አባት። እሺ፣ ይቅርታ እ?
መጥቼ እደውላለሁ።
እሺ እሺ